Hello
Hello
አቤት ከሳፋ ነበረ የምደውለው። ለ National ID ክፍያ ፈጽመዋል?
ና- ምን አልሽኝ?
ለ National ID ክፍያ ፈጽመዋል?
አዎ
እሺ National ID ን ተቀብለዋል እንዴ?
ኧረ አልተቀበልኩም አልተቀበሉም?
አልተቀበልኩም እሺ እሱን ስለማድረግ ነበረ። እናመሰግናለን።
አልተቀበልኩም። ወደ ሶስት ወር ሆነኝ እኮ ከፈልኩኝ።
እሺ እሱን national ክፍያ ብቻ ነው የምናረጋግጠው። national ID ዎች communicate ያደርጉታል።
እኔ ፖስት ቤት እየሄድኩ check ባደረግም የለም አልመጣም። ሶስት ወር ሆኗል።
እሺ እነሱ ያ- እንትን ይላሉ። እሺ ያናግሮታል። አሁን እኛ ክፍያ ተፈጽሞ መውሰድ አለመውሰዱን ለማረጋገጥ ነው። እሺ እሺ፣ መልካም ቀን። እንዲህ እንዲህ እንዲህ እንዲህ ትልና